ሄሎ ሄሎ፣ አቤት።
ሰላም ከ ChipChip ነበር ደውለው።
እሺ ይቅርታ የ potato የ chips ድንች አልመጣልኝም ብለው complain አቅርበው ነበር።
complain አይደለም እሺ እ ማስታወሻ ለልጆቹ መልሼ ልኬዋለሁ። ድንቹን ለምን መሰለሽ እሺ፣ የቺፕስ ነው ያዘዝኩት። የመጣው normal ኡ ድንች ነው።
ኦኬ ነው።
አዎ ኖርማሉ ድንች ነው። ወዲያው መኪናው ስላልሄደ ካፍቼ ሳየው እሱ ስለሆነ ንገሯቸው እ ብዬ ባለፈው እንደዚህ ዕቃ ስመልስ ሹፌሮቹ አጋጣሚ ረስተውት እህ፣ እ ለማስታወስ ነው እናንተ እንድትይዙልኝ። complain ማለት negative word ስለሆነብኝ ነው። እሺ okay ችግር የለም። እሺ
እሺ እና ያው ስለዚህ እንትን ለማለት ነው።
አስራ አራት ኪሎ ነው አይደለ?
አዎ እንደዛ መሰለኝ አስራ አራት ኪሎ እሺ፣ ነገ ይመጣልዎታል። የት ነው ሰፈር የሞሉት?
እ ሀያ ሁለት ሆሊዴይ ሆቴል ጎን ያለው ቴሌ ማለት ነው።
እሺ እሺ፣ ነገ ይመጣልዎታል። መልካም ምሽት ይሁንልዎት።
እሺ እሺ thank you እሺ እሺ እሺ